ጤና ይስጥልኝ ሚኒስትር ማዕከል
ሄሎ ሄሎ ሰላም ነው ሰላም እንዴት ነው አለን። መረጃ ፈልጌ ነበር ስለ በረራ።
እሺ
እሁድ እንትን አለ እንዴ? ኮምቦልቻ ከአዲስ አበባ
እሺ ሊሉት
check አድርግ።
መሄጃ ብቻ ነው የፈለጉት አዎ
እሺ እሑድ አለ ከአዲስ አበባ ኮምቦልቻ ጠዋት አንድ ሰዓት ከሀያ እሺ ለሁለት ሰዓት ጉዳይ ዘጠኝ ሰዓት እና ዘጠኝ ከአርባ አምስት ዋጋው ሶስት ሺ ሁለት መቶ አንድ ብር ለአንድ ሰው ሶስት flight ነው
አራት flight
አራት ነው አዎ አንድ ሰዓት አንድ ከሀምሳ ዘጠኝ ሰዓት እና አ ለ- ለአስር ሩብ ጉዳይ
አየሽ thank you የቱን ይሉት እ
መመዝገብ ይፈልጋሉ ቆይ አ፣ እንትን ልበልና check አድርገው ሰዓት ል- ደውሉ።
ሰዓት ልምረጥ። እሺ እሺ አየህ።
እናመሰግናለን መልካም ጊዜ